የተዘርና ነባር በግዕዝ የአገባብ ቃል ህየንተ ህየተ ስለ ፈንታ ህየንተ እንደ አንተ አንተ አያተ እንደ እሴተ ስለ ዋጋን እንተ የ በ ወደ እየ ውስተ ውስጥ በ በላይ ወደ ውእተ የዚያን ዘንተ ይህን ዛተ ይህችን ይእተ ያችን ግብተ ድንገት ጽላሎተ እንደ ካዕብ ዘርና ነባር ሄኔሌዎቱ አዳራሽ ሎቱ ለርሱ ባህቱ ነገር ግን እንጂ ባህቲቱ ብቻው ቦቱ በርሱ አጵቱ እልፍኝ እላንቱ እሊህ እሊኸው የሴቶች እሎንቱ እሊህ እሊኸው እሙንቱ እርሳቸው እሊኸው እሙንቱ እሊያ እማንቱ እርሳቸው የሴቶች እማንቱ እሊያ እሊያው እስፍንቱ ስንቱ ከንቱ ብላሽ ውእቱ ነው ነኝ ነህ ውእቱ እርሱ ነው ዝንቱ ይህ ይኸው ዝግቱ ያው ሳልስ ዘርና ነባር ላቲ ለእርሷ ማቲ የሰው ስም አሃቲ አንዲት አስጦጦቲ የሰው ስም አንቲ አንቺ ኤቲ ያገር ስም እንታክቲ ያቺ ኬልቲ የሰው ስም ዘዘየቲ ያገር ስም ዛቲ ይህች ይእቲ ያች ፈርሙቲ ሚያዚያ በግብፅ ፌልቲ ቀኛዝማች ጌታ ራብዕ ዘርና ነባር ሌዋታ ታላቅ አርዌ ዘንዶ ማኩታ እጅ መንሻ ምልጃ ማውታ በክት ሳኒታ ነገ ማግስት ሴይሮታ ያገር ስም ቀታ የዱባ አይነት በጥሪታ ባላባት አይነተኛ ነስታ ናስታ ግብር ኒቆታ እቃ ቤት የስዕል ቤት ናስታ ነስታ ግብር አብቁልታ የሰው ስም ኤፍራታ የሀገር ስም እልቀታ የዱባ አይነት እጓለማውታ አባት እናት ዘመድ የሌለው እፍራታ የሀገር ስም ከተታ የሀገር ስም ኮራፓታ ሰሌዳ ቀለም ወልታ ጋሻ ድልማኑታ የሀገር ስም ድማኑታ የሀገር ስም ገመታ ቁርጥ ገበታ ገበታ ገበታ ምጣድ ገበታ ከፍታ ገቦታ የሀገር ስም ገንታ ነጋሪት ገንታ እንቢልታ መለኸት ጎልጎታ የራስ አጥንት ጾታ ወገን ጾታ አገባብ ሐምስ ዘርና ነባር ህየቴ ስለ ፈንታ መስቴ መጠጫ መንፌ ቡስቴ የሰው ስም አንካሳ ምማቴ ሽብር ሽሽት ሐዘን ቡራቴ ወይራ ናቡቴ የሰው ስም አበቅቴ የዘመን ቁጥር አይቴ ወዴት ኢያቡስቴ የሰው ስም ኤቴ የአገር ስም ሳድስ ዘርና ነባር ሐመይት አሚተኞች ሐማት አማት ሐሜለት መጠምጠሚያ ሐሜለት ፉጠት ሐሜት ሐሜት ሐሞት አሞት ሐሰት አሰት ውሸት ሐሪፎት ክክ ሐርነት አርነት ሐቅረት መናቅ ማቃለል ሀቢት መቀማጠል ሀቢት ፈረቃ ፈንታ ዋስነት ሀብለት ድሪ ሱልሴ ሀብት ስጦታ ሀብት ሀኔት ሀሜት ሀኖት የመሸታ ቤት ሉካንዳ ሀኖት የስጋ ገበያ የእንግዳ ቤት ሐዋርያት መልእክተኞች ሂያጆች ሐውልት ትክል ደንጊያ ሀዘት መደብ ሃይመት ድንኳን፣ ሀገሪት ባላገር መንደረኛ፣ ሀጓት አጓት፣ ኃጢአት ኃጢአት፣ ሀፃኒት ሞግዚት አሳዳጊ፣ ሂሩት ቸርነት፣ ሁረት አካሄድ፣ ሁት የኮከብ ስም፣ ሃይማኖት ሃይማኖት፣ ሄሴሜት ድመት፣ ሄት ስመ አምላክ፣ ሄት የፊደል ስም በዕብራይስጥ፣ ሄትዮት ርኩስት፣ ህለት ዘንግ ሸምበቆ፣ ህሉት ያለች የምትኖር፣ ህልቀት ቀለበት፣ ህልቀት ማለቅ፣ ህልበት ትናጋ ጉንጭ፣ ህመት ከሰል፣ ህሰት ህሰት ውሰት መዋስ፣ ህሪት የተመረጠች፣ ህሪፋት ከንቱ፣ ህርመት ቅጣት ስርዓት፣ ህርወት መሮ፣ ህርወት ቅርጽ፣ ህቢት ሰሞን አገልጋይ፣ ህብስት እንጀራ፣ ህንቅርት እንቅርት አጎዶ፣ ህንብርት እንብርት፣ ህንክት ማፈር፣ ህክክት የምትወላውል እውክ፣ ህዋኒት ምዕራፍ፣ ህዋናት የንግድ ቤቶች፣ ህዝበት ጨዋነት፣ ህዝአት መደብ የአንበሳ፣ ህዝአት ክልክል ሳር፣ ህይወት ህይወት ደህንነት፣ ህድመት እንቅልፍ መደለል፣ ህድአት ጸጥታ፣ ህግሩት አሳቢ ተካዢ፣ ህጠት ቅንጣት ህጠት ቅንጣት፣ ህፍጠት ቅርጽ ማህተም፣ ሆህት ደጅ፣ ሆጻዳት ጸገግ፣ ለት ኦሪት፣ ለአት ውላጋ፣ ለአት እጀታ፣ ላጽቄት እንቃቅላ ፌንጣ፣ ሌሊት ሌት፣ ልህልት የራስ ለምለም ልል፣ ልህኩት ሸህላ፣ ልብሰ መትከፍት ኪታ ሴደርያ ጥብቆ ልኩትንት ድስት ድስት ማሰሮ ልኩትንት ምንቸት ልገት ጎጆ ልግነት ገንፎ ቀፎ ልጎት ጥልቅ ባህር አዟሪ ልጎት የባህር ውስጥ ዋሻ ልፍት ፈንታ መሃትምት የወርቅ ማርዳ መሃውክት አዋኪት መሃዛት ጎልማሶች መሃይምት ምዕመናት መሃደምት ተረት መሁረ ውሃት ያልጋግር መለኮት የአካል ስም መለኮት የአምላክነት ባህሪ መለኮት ግዛት መላህቅት ቅርጫት ሌማት መላህቅት ሽማግሎች አለቆች መላህቅት ሲል ቅርጫት ላለው ህ የሀሌታ ውሃ ህነች መላህቅት ሽማግሎች ሲል ወይም አለቆች ሲል የሀመር ውሃ ህነች። መላእክት አለቆች፣ መሌሊት ብልት መለያያ፣ መልታህት ፊት ጉንጭ፣ መምህርት ሴት መምህር፣ መሰረት መሰረት ውስጥ ታች፣ መሰረት ስር፣ መሳብክት ጋኖች፣ መሳውልት መካበቢያ፣ መሳይምት ሌማት ቅርጫት መስበልት ዘለላ ዛላ መስበርት ዝርዝር ዘለላ መስብክት ጋን መስተራታአት ባለወጎች ቆራጮች መስትት አቃላይ መስትት አቃላይ መስነቅት ማድቤት መስእርት አልጋ ትራስ ብርኩማ መስገርት ወጥመድ መስፌት ዋጣ መራሁት መክፈቾች መራህብት ሸንጎ መራቅዕት መወርወሪያ፣ መራናት መብራት፣ መሬት መሬት አፈር፣ መርመት መለያያ፣ መርበብት መርበብ ወጥመድ፣ መርብዕት አራት ማዕዘን አራተኛ፣ መርኤት መንጋ መሰማሪያ፣ መርዋህት ድባብ ያዥ፣ መቀነት ድግ መታጠቂያ፣ መቃስምት ገጸ በረከት፣ መቃኒት የቅጣት ማሰሪያ፣ መቅበርት መቃብር፣ መቅንት መቁንት ያልጋ እግር፣ መቃት መውቂያ፣ መቅጹት ምንቸት፣ መቅፈርት ጋቢ ነጠላ፣ መቁንት መቅንት ያልጋ እግር፣ መቁጸርት መቁጠሪያ፣ መበለት ባልቴት መበለት፣ መበለት ሴሰኛ ጋለሞታ፣ መባህት ስልጣን መብት፣ መባዋዕት መግቢያ ዳር መተርእስት መንተራሻ መታግርት ቅርጽ መትህት ታች በታች መትክልት ካስማ መነሳንስት ጭራ ያልጋ እግር መናስግት መቆለፊያ መናስግት አሽክላ መናረት ቀንዲል መናስግት መቆለፊያ ሲል የሰ ስ የንጉሱ ስ ነች። የንጉሱ ሰስ መናስግት መናስግት መቆለፊያ መናስግት የኛው ስ የእሳቱ ሰ ነው። መናስግት አሽክላ መናረት ቀንዲል መናቅዕት መለያየት መለያየት መናግንት የብረት መቃጥን መንሱት ክፉ ፈተና መንቅዕት ምንጭ መንቅዕት ወገብ ብብት መንኮክት እንዝርት መንኮኮት መሽከርከር መንግስት መንግስት መንጠፍት ማጥሪያ ወንጠፍት መንጦላይት መጋረጃ መዓልት ቀን ማዕስብት መበለት ማዕንፍት አውድ ገበታ ማዕንፍት መክደኛ መክሊት አስር እልፍ ነጥር ወርቅ መክሪት መቆፈሪያ መክፈልት እድል ፈንታ ክፍያ መኩስት አንጋራ መኩስት መጥረጊያ መዋርህት መራዋት ደወል መዋርጽት መሸፈኛ ግልድም መዋግደ እሳት የእሳት ወላፈን መዋግደ ክረምት ወጨፎ ውሽንፍር መዋጽህት ማፍሰሻ መዋጽፍት ግድግዳ መዙራት የኮከብ ስም መዝራዕት መሀል አገዳ መዝራዕት ወርች መድኃኒት መድኃኒት መድቀቅት መድቀቅት ሙቀጫ መጥቀብት መጥቀሚያ መጥባህት ሾተል ሰይፍ መጥባህት ወቄራ መጺጺት ማስ ሰማይ አረብ መጻውዕት ደወል መጥሪያ መጽሔት መስተዋት አምሳል መጽነፍት ምንጣፍ መጽወርት መሸከሚያ መጽያህት አውራ መንገድ መጽፈርት ወጥመድ ሙዳየ ምጽዋት ሳጥን ማህሌት ዘፈን ዝማሬ ማህበት መቆለፊያ ማህበት ማጋጠሚያ ድርብርብ ማህበብት ፊቀን የወይን መጥመቂያ ማህቶት መብራት ማህፀንት አደራ ማእለልት ጉልት ማእለልት ማጀት ማእሌት መሸፈት ክህደት ማእሌት ክፉ ምክር ማእሰርት ወጥመድ ማእረብት ገባያተኛ ማእርት የራስ መሸፈኛ ማእኮት ማእኮት እጅ መንሻ ምልጃ ማእኮት ማእኮት እጅ መንሻ ምልጃ ማእዶት ማዶ መሻገሪያ ማእገት አሽክላ ማእፈርት ጥብቆ ጎፍላ ማዞሮት መገብተ ዓመት ከዋክብት ማየህመት ጥቁር ቀለም ሜላት ነጭ ሐር ግምጃ ሜካኖት ደገፋ ሜኮኖት አንኮላ ምህረት ይቅርታ ምህረት ምህራማት የጣዖት ቤት አገር ምህዳማት እርፈ መስቀል ምልሃት አራሚ ምሴት ማታ ምሽት ምሴት ምሽት ምራት ገበያ ምርዓት መዳራት ኃጢአት ምትሃት ምትሃት አጋንንት ምት ባል ምኔት ገዳም ዋሻ ምንት ምን ምንድር ምዕልፊት እልፍ ጊዜ እልፍ ምዕት መቶ ምዕራፊት ምዕራፋት ምዕፋሪት መጠምጠሚያ ምጽጢት ሰማይ አረብ ምጽናዓት ሰማይ ምጽዋት ምጽዋት መስጠት ሞሰርት መጋዝ ሞቃይት መውቂያ ሞት ሞት ሞገርት እንዝግዝግ ወንጭፍ ሞጣህት መጎናጸፊያ ሞጻህት ስልስ ጸጅ ሞጻህት ጸፍጸፍ መዛነቢያ ሰሊሆት ሽቱ ሰርበብት አማሪት ሰባዳአት ጉበና ሰብአቤት ሰባድእት ሰባድእት ጉበና ሰብአቤት ቤተሰቦች ሰብአቤት ብልቶች ሰንሰሪቋት የሰንደል እንጨት ሰንበልት ስንቡል ጦስኝ ሽቱ ሰዓት ሰዓት ጊዜ ሰኳይት ጉንዳን የውሻ ንብ ሰኮት ሸንጎ ሜዳ ሰኮት የተመሳቀለ መንገድ ሰዴሞት አስንዳባ ሽንጥሮ ሱራሳሪት መግላሊት፣ ሱርስት የሶሪያ ቋንቋ፣ ሲሲት ሲሳይ ምግብ፣ ሲመት ሹመት፣ ሲመት ድመት፣ ሲሩሳሮት ማዳፈኛ፣ ሲመት ሲል ለሹመት ንጉሱ ሰ ነው፣ ለድመት እሳቱ ሰ ነው። ሲመት ሹመት፣ ሲመት ድመት፣ ሲሩሳሮት ማዳፈኛ፣ ሲበት ሽበት፣ ሳይት እረፍት፣ ሳት ቄጠማ፣ ሳሬት ሸረሪት፣ ሴት ፈንታ ካሳ፣ ስህፀት ድፍረት ስድብ፣ ስላት ዝብብት፣ ስርሃት ማቅናት፣ ስብሃት ምስጋና፣ ስብዓት ጥንቆላ ሟርት፣ ስንሃት ሰደዳ፣ ስንት ሽንቱ ስንት ሽንት፣ ስንጸት ንቅስ ስምም፣ ስንጸት የተቆላ ያማረ፣ ስዕለት ልመና፣ ስዕርት ራስ ጸጉር፣ ስዕበት ርኩሰት ኃጢአት፣ ስክቱት የተጣደ፣ ስክትት ችንካር፣ ስክትት የሳንቃ እግር፣ ስግመት ድንቁርና አፍ መዘጋት፣ ስጥየት ስካር፣ ሶመት ገጀሞ እንሰት፣ ሶመት ነጭ ሽንኩርት፣ ሶት ቄጠማ፣ ሶጸርት ኮሶ፣ ሶበርት ኮሶ፣ ረበናት መምህራን ሽማግሎች፣ ረበዋት አለቶች፣ ራኦት ስመ አብ፣ ራግናት የመርከብ ታንኳ፣ ራጉናት ብቅል፣ ራግዘት ሰንሰለት፣ ራግዛት መቃን፣ ርሜት አጓጎት፣ ርሜት ቋቁቻ፣ ርሜት ውጋት፣ ቀሱት እንስራ፣ ቀስት ቀስት፣ ቀርዲናት ዝንጀሮ፣ ቀተት ቀቶት ውርርድ፣ ቀታት ጉትቻ፣ ቀንአት ሽቱ፣ ቀአት የሰው ስም፣ ቀጺመት ናትራ፣ ቀፈት ደንደስ አንገት፣ ቀፈት ትዕቢት ጽናት፣ ቃግስት መርዝ ያለው ጉበና፣ ቃግስት እባብ፣ ቁልፈት አለመገዘር፣ ቁልኤት ገረድ፣ ቁሳያት የቅል አይነት ዱባ፣ ቅስት ጽል ክርክር፣ ቁርየት ቀጭን ሰጥር፣ ቁናማት ቁናማት ከረጢት፣ ቅራዲናት ዝንጀሮች፣ ቅርብት የቀረበች፣ ቅርፍት ቅርፍት፣ ቅባት ቅባት፣ ቅትራት ችንካር የብረት ሾህ፣ ቅትራት በትር፣ ቅናት መታጠቂያ፣ ቅንአት ቅናት መቅናት፣ ቅንጥባት ቁራጭ፣ ቅንጻት ሽቱ፣ ቅጥነት ርቀት መቅጠን፣ ቆርነናት ቅርናኖት ጓጉንቸር፣ ቆርነናት ዛጎል ልብሱ፣ ቆሃልት መጽሐፈ መክብብ፣ ቆሰያት ቀይ አበባ፣ በረምሃት መጋቢት የግብፅ ሰባተኛ ወር በሪሆት በሪስት ምንጋጋ በራህርት በራህርት ነጭ የሆነች በቆልት በቀልት የሰሌን ግንድ በቀልት ነው። በቀልት የሰሌን ግንድ በብላት አምቦ የተጠረበ ግንድ በአት ዋሻ በጥልሳት የመጽሐፍ ስም በጻዋዓት ጠንቋዮች፣ ሟርተኞች ቢሩት የአገር ስም ባት መስፈሪያ ባቡት ኤሊ ቤት ቤት ማደሪያ ቤት ወገን ዘመድ ነገድ ቤተ አፍሶት ሪቅ ስውር ቤት ብሄሞት ብሄሞት ታላቅ አውሬ ብልሂት ብልቱት ብልጭት ቡልጭት ብርስኖት አደስ ብርት ነሐስ ብነት አስራት በረከት ብእሲት ሴት ምሽት ብጽዓት ስለት ተመርት የተምር የተምር የሰሌን ፍሬ ተምኔት ምኞት ተረክት የኢሌት ወፍ ተባይት ተባት ወንድ ተባይት ግንብ ተናብልት መልእክተኞች ተነባላት እስላሞች ተውት መስከረም በግብፅ ተውኔት ጨዋታ ተጥላሳት አስተዋጽኦ ያወጡት ታቦት ታቦት ሳጥን ታቦት መርከብ ማደሪያ ታት መጋኛ ቴሄ ቤት ጥር አስረኛ ወር በብራይስት ትህቢት ዋስ ትህዝብት ሽንገላ ክፋት ትህዝብት ማሳጣት ትልሂት ተውኔት ጨዋታ ትልወት ማጫ የማደሪያ ከብት ትምክህት ትምክህት ትንቢት ትንበያት ትንቢት ትዕምርት ምልክት ትእሲት እድፍ ዝገት፣ ትዕቢት ኩራት፣ ትዕውርት ቸልታ፣ ትዕይርት ቅጥጥብ፣ ትዕይንት ከተማ ሰፈር፣ ትካት ድሮ ቀድሞ፣ ትክት የመርገም ደም የሚፈስባት፣ ትውዕርት ድንቅ እጹብ ልውጥ፣ ትውክልት መታመን፣ ትውዝፍት ጌጥ መከባበር፣ ትውጽህት ቅለት ነገር አለመቻል፣ ትውፊት መውረስ መቀበል፣ ትዝህርት መታጀር መጓደድ፣ ነሀብት ሰራተኞች፣ ነት የባህር አረብ ነት፣ ነታት ማስ፣ ነአውልት ዋርሳ፣ ነደቅት አናጾች፣ ነዳይት የሰራተኞች አለቆች በግድ የሚያሰሩ፣ ነፋጢት ተባራሪ ሸሽተኛ፣ ነፍስት ብልት ሰውነት፣ ናይሰ መልበስት ጥሩ አንገትጌ ቅምቅማት፣ ናይሰ መልበስት ነው። ጥሩ አንገትጌ ቅምቅማት፣ ናቀቅ ናቀት የግመል አራስ ጊደር፣ ናእት ቂጣ፣ ንስሃት ክርፋት ክፉ ሽታ፣ ንቁበት አራትያ ወርድ፣ ንቁበት ጁህ አጭር ቀሚስ፣ ንንደራት እግር ብረት፣ ንክየት ጉዳት ክፍል፣ ንፍገት ንፍገት፣ ኖቢያት የታሪክ መጽሐፍ፣ አሃት እህቶች፣ አለቅት አለቅት፣ አመት ሴት ባሪያ፣ አመት አመት፣ አማኡት አንጀት፣ አምትንት ጅማት ቋንጃ፣ አምእስት የለፋ ማስ የባህር አረብ፣ አስህርት ውስጠ በዓል መባቾች፣ አስማት ስሞች፣ አስራት ከአስራ አንድ ግብር ቀረጥ፣ አስኒኮት የሴት ስም፣ አስኔት የሴት የአገር ስም፣ አስክት አሳክት ቆለጥ፣ አስኳት የተመሳቀለ መንገድ፣ አስኳት አደባባይ ሜዳ፣ አሶት ስልጣን ዕፃ፣ አረቦት ጠቀሳ ሜዳ፣ አረቦት የአገር ስም፣ አረቦናት ፍትግ፣ አረብነት የባህር አረብ ቁርበት፣ አረጊት ባልቴት፣ አረፍት ግድግዳ ቅጥር፣ አራት አልጋ፣ አራራት የተራራ የአገር ስም፣ አራዊት አራዊት፣ አርዑት ቀንበር፣ አርእስት ራሶች ጌቶች፣ አሮት ዶቅማ፣ አቀባት አሜከላ፣ አበምኔት የገዳም አባት፣ አበይት ታላላቆች አለቆች ጌቶች፣ አበድቢዳት ስንፍና፣ አብህርት ባህሮች፣ አብላሊት አበልባሊት፣ አብነት አብነት መድኃኒት፣ አንህስት ገደል አሸክት፣ አንስት ሴቶች፣ አንቅዕት ነቶች ነቆች፣ አኖት ዶቅማ፣ አዕይንት አይኖች፣ አዕጻዳት ፈርጅ፣ አኪስት ምንጮች አኪስት ምንጮች፣ አክይስት እባቦች፣ አኮት ተቆናጣሽ ዝንብ፣ አዊት የዮሐንስ መጥምቅ በዓል፣ አዌት ጩኸት፣ አውስት ጥንባሞራ፣ አዘቅት ጉድጓድ፣ አየት መግነዝ፣ አያት እኩያት አምሳያ፣ አያት አብነት፣ አያያት የማር ወለላ፣ አያያት ልፍትት ልፍስ፣ አዲሮት ሸንጎ፣ አጋእስት አጋእስት ጌቶች፣ አግልዕት ማነቂያ መንቆር፣ አጥባት ጡቶች፣ አጽርቅት ጨርቆች፣ አጽት ኳስ ጥንግ፣ አጽባት ፋደት፣ አጽዕልት ቁስል፣ አጽፋት ፋሮ፣ አፍሶት ሪቅ፣ አፍኦት ኩርፋፊያ፣ ኤፎት ድሪ፣ እኅት እት፣ እኋት እህትማማቾች እቶች እህትማማቾች እቶች፣ እለት ቀን፣ እልሁት አሳ የኮከብ ስም፣ እልገት ሰለባ፣ እመት ክንድ፣ እመምኔት የገዳም እናት፣ እማሁት አያት እሚታ እሚቶች፣ እማወት ሰማይ፣ እምሄውት አያት፣ እሳት እሳት፣ እሴት ዋጋ እሴት ዋጋ፣ እስኪት የወንድ ብልት ፍሬውም፣ እርኩባት እንስት ግመሎች፣ እቅበት መጠበቅ እንግዶች፣ እቅብት ቁባት የተጠበቀች፣ እብሬት ሰሞን ዘመን፣ እንቁበት አራትያ ወርድ፣ እንጎታት እንጎት ትርንጎ፣ እውርት የታወረች፣ እየት እበጥ ሰንበር፣ እግዝእት እመቤት፣ እጎልት ሴት ልጅ፣ እጎልት ጊደር እንስት ግልገል፣ እፉያዊት እንዴት ያለች፣ ከላስስት ነዶ፣ ከባሪት ዲን፣ ከዋኒት ምዕራፍ፣ ኩሊት ኩልያት ኩላሊት የምትሆን፣ ኩልኩልት ጉንዳን ኩርበት ኩታብ፣ ኩርዓት መመታት፣ ኩንታሪት መደብ፣ ኩእንት ኩንቲ፣ ክስበት ግዝረት፣ ክስተት መግለጽ፣ ክሪሶሊት ክሪሶሊት ወርቅ የሚመስል ዕንቁ፣ ክቡት ሽሽግ ስውር፣ ክብሪት ዲን፣ ክትመት መክተብ ምልክት፣ ክትፈት እስራት፣ ክኡት ፉግ፣ ክክማት መጫሪያ፣ ክፍአት ክፋት፣ ኮማት አንኮላ፣ ኮታሪት ርእሰ አምድ፣ ኸረጢት ከረጢት ከረጢት፣ ወሃይስት ምንጮች፣ ወለት ሴት ልጅ፣ ወስከምት ጅንግላ ስናግ፣ ወዲፈት ጨርቅ፣ ወዲፎት ዳውጃ ቁራጭ፣ ውልበት ጉንጭ፣ ውቅየት ሰናፊል፣ ውድየት ጸብ፣ ዘርቤት ምንጣፍ፣ ዘርቦናት ኩፍ ጫማ፣ ዝልፈት መምከር መገሰጽ፣ ዝማማት ስናግ፣ ዝንየት የዝሙት ፍትወት፣ ዝፍት የወይን ዝፍዝፍ፣ ዞሪት የሱፍ አበባ፣ ዞራት ምዳቋ፣ የካቲት የካቲት፣ ያክንት ሰማያዊ ዕንቁ፣ ያፌት የሚሰፋ ስፋት፣ ደባቢሳት ራሳም፣ በትር ቦለታ፣ ዲፈት የሸማ ዕቃ፣ ዳዊት የተወደደ ፍቅር የሚገባው፣ ዳፍንት እርሚጦ፣ ዳፍንት እንጎቻ አምባሻ፣ ድልወት አገባብ፣ ድመት ድመት፣ ድርኩክት የሳንቃ እግር፣ ድቡት መጎንበስ ጭንቅ፣ ድቡት ድልድል ጸጥታ ቀስታ፣ ድንቀት ድንገት የሚሆን ነገር፣ ድንተት ድንገት፣ ገሀፍት የስጋ ገበታ መሶብ፣ ገሪሳት ገርሳት ሰንሰለት፣ ገራህት እርሻ አዝመራ፣ ገብላት ገንዳ አምቦ፣ ገነት ገነት አታክልት፣ ገነውት የጣዖት አገልጋዮች፣ ንደራት ጅንግላ፣ ገአት ገንፎ፣ ገዚረት ደሴት ገዛይት ገዛይት አገልጋዮች አሳላፎች፣ ጋላት የሻለቆች የጭፍራ ስም፣ ጉህሉት ሽሙጥ ሽንገላ፣ ግልየት የመጽሐፍ አርእስት አምድ፣ ግምነት ነውር ርኩሰት፣ ግረት ግረት ግራር፣ ግብረት አደራረግ ስራ፣ ግረት ግራር፣ ግብረት አደራረግ ስራ፣ ግብት ድንገት፣ ግብነት አይብ፣ ግብአት መያዝ መመለስ መመለስ ግተት ግትቻ ምናምን የማይረባ ግቱት አሮጌ ግንባት ገበታ ገበታ ገንቦ ፊቀን ግንቦት ግንቦት ግንዘት መገነዝ የፍታት መጽሐፍ ግዘት መገዘት ግዝት ግዝመት መቁረጥ ግዝረት ግዝረት ግዝፈት መወፈር መደንደን ግደት ግድነት ጽናት ጎሚት ዘንግ ጎረፋት ከንቱ ኃጢአት፣ ጠረበናት ጭፍሮች፣ ጠበብት ብላተኞች፣ ጠፍላህት ሶስት ሩብ፣ ጣዖት ጣዖት፣ ጤት ስም አምላክ የፊደል ስም፣ ጥህረት መንጻት፣ ጥልቀት ኃጢአት እርም፣ ጥምቀት ጥምቀት፣ ጥምዓታት ህና እንሶስላ፣ ጥሪት ገንዘብ፣ ጥቅምት ጥቅምት፣ ጥቅበት መስፋት ስፌት፣ ጥብዓት መጨከን፣ ጥብዖት ጡብ ጥነት መዘንበል፣ ጥንቃቃት ስንጣቂ ሰንጣቃ፣ ጥንት ጥንት መጀመሪያ፣ ጥውየት ጠማምነት፣ ጦቢት የሰው ስም፣ ጸሐርት ምንቸት፣ ጸሐፍት ጻፎች፣ ሹም ቀበሌ፣ ጸላይት ጠላቶች፣ ጸሎት ጸሎት ልመና፣ ጸራኢት ታልማ ጉበት፣ ጸበርት የሰሌን ቅጠል፣ ጸባይት ግብር ቀረጥ ጸንፈርት ወጥመድ፣ ጸንፈርት መለያየት፣ ጸዋት ስርዓት፣ ክፍል፣ አይነት፣ አገባብ፣ ወገን፣ ጸደናት፣ ጼዴናት፣ ዛር፣ ምትሃት፣ መጋኛ፣ ጉስምት፣ ጺአት፣ ግማት፣ ክፉ ሽታ፣ ዝገት፣ ጺኦት፣ ክልክል፣ መስክ፣ ጻጾት፣ ዘመሚት፣ ጻጾት፣ ትንኝ፣ ጼደነት፣ ጼዴናት፣ መጋኛ፣ ጉስምት፣ ዛር፣ ጼዴኔት፣ ኤሊ ጼዴንያት መልአከ ሞት፣ ጽህርት እንስራ ጋን፣ ጽላት ጽላት፣ ጽልሁት ሽንገላ ቂም፣ ጽሚት ቀስታ፣ ጽርህት የእሳት ጋን፣ ጽርንእት የፍየል እካክ ነጭ ደረመን፣ ጽርንእት ክንታሮት ቋቁቻ፣ ጽርአት ስራ መፍታት ቦዘን፣ ጽርዕት የታጎለች ቡሆ፣ ጽብዓት መታሰቢያ፣ ጽንጽንት ነቀዝ፣ ጽንፍርት ወጥመድ ጽንፍርት ወንቀ- ወንቀራብ ወቀራብ ጽግነት የሌት ወፍ ጽፉሃት ወንካሎች አሹ- አሾች ጽፍነት ስልቻ ጾላይት ዋሻ ጾማይት ዋሻ ፋም- ፋሚኑት መጋቢት በግብፅ ፍህርት የታጨች ፍስሃታት ምሽግ ፍርሃት መፍራት ፍርህት ጫጩት ፍርፍርት ድርጭት ፍትሃታት ምሽግ ፍት ቁራሽ ዳረንጎት ፍ- ፍንፍንት አውጭ ፍኖት መንገድ ፌ- ፍያላት ጽንሃ ፍያላት ጽንሃ ዝብድይ ፎደት ኳስ ሳብዕ ዘር እናነባለን። ቲቶ መርቁቶ ጉተና ቲቶ መስከረም የሰው ስም ትክቶ የመርገም ደም ገንትቶ በኃይል መናገር ጠርቤንቶ ወርካ ፍቶ ፈንታ